hello ጤና ይስጥልኝ ችብችብ
ሰላም ነው።
ሰላም order አድርገን ነበረ። ሰላም።
በስልክ ነው
አዎ
እሺ
ሶስት order ኦችን
እሺ አልተደወሉትም
አልተደወለም። text ገብቷል፣ እሺ አልተደወለም።
የ driver ስልክ ልንገሩት ይዞት ወጥቷል
okay፣ ዜሮ ዘጠኝ አምሳ አንድ
እ፣ ለምን እንደያዘው ታዲያ? እሺ ቆይ እ፣ ዜሮ ዘጠኝ ሀምሳ አንድ
እሺ ሰማንያ ዘጠኝ
ሰማንያ ዘጠኝ አምስት
አርባ ስምንት ሰማንያ
ሶስቱንም አንድ ላይ ነው ጥሎ እንትን አላለም።
አይ ሙሉ ወጥቷል። ያስ ይባላል ይደውሉለት።
okay፣ እሺ፣ thank you።
እሺ እሺ መልካም ቀን።